hello ሰላም ጤና ይስጥልን እቴጌዬ አብሮ ስጥልኝ አለን ምን ልርዳዎት እና የ- የቴሌዊን የሚባል ነገር ግራ ገብቶኝ እሺ ቴሌዊን game ነው
አዎ ቴሌዊን አቆራረጡ እንዴት ነው ብዬ ልጠየቅ ፈልጌ ነው እሺ ጌሞቹን ሲጫወቱ ሽልማቶች አሉት ጌሞቹን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ እ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት
እ ለመጫወትን ሲጫኑ ጥያቄና መልስ እድልዎትን ይሞክሩ የሚል አለ ስልክዎት smart ከሆነ በድረ-ገጽ ገብተው መጫወት ይችላሉ
እሺ
ጥያቄና መልሶቹን የሚጫወቱት በ coin ነው